ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ እንግዳው ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ ውሃውን ቀይረው ስናይኛ ምን እንዳረገበት ብቻ እንጃ በጣም ይጣፍጣል ስንጠጣ ይህንን ችሎታ ጌታ መታ ውሃውን ቀይረው ስናይኛ ምን እንዳረገበት ብቻ እንጃ በጣም ይጣፍጣል ስንጠጣው ይህንን ችሎታ ጌታ መታ እርሱም መስሎን እድምተኛ ቆጠርነው ከሰው ተራ ጠራነው እንዲመጣ የሚጠጣው አለቀና ስንረበሽ አየንና አዲስ ታሪክ አሳየና እንግዳው ታምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ እንግዳው ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ እንደዚህ ያለ ተአምረኛ እንዴት ይቆጠራል ከሰው ተራ? እጅግ የከበረ የተፈራ የተላለመበት የሚያበራ እንደዚህ ያለ ተአምረኛ እንዴት ይቆጠራል ከሰው ተራ? እጅግ የከበረ የተፈራ የተላለመበት የሚያበራ እንግዳው ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ እንግዳው ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ ከሰዎች ጋር ተከራከርና ተቀምጠ በአንድ ገበታ የሚለይበት ሰዓት ደረሰ። ጌትነቱን ሰራና አሳየ። ከሰዎች ጋር ተከራከርና ተቀምጠ በአንድ ገበታ የሚለይበት ሰዓት ደረሰ። ጌትነቱን ሰራና አሳየ እንግዳው ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ አይደለም እድምተኛ እንግዳው ተአምረኛ አይደለም እድምተኛ ኢየሱስ ተአምረኛ